Hello ሰላም።
ደህና ደንበኛችን
መረጃ ፈልገን ነበር። ማግኘት ትችላለን?
ይችላለሁ። ምን አይነት መረጃ ልስጥ?
ወደ South Africa እንትን ፈልገን በምን አይነት
Okay፣ South Africa መሄድ ፈልገው ነው?
ለ- እሺ፣ በምን በምን ቪዛ ነው መሄድ የፈለጉት? ጤና ይስጥልኝ።
ወይ አቤት ማለት ነው።
እ፣ እሺ እ፣ በምን ቪዛ ነው መሄድ የፈለጉት?
እ፣ ቪዛ ማለት ቀጥታ ክፍያ አለ አይደል?
እኮ ነው፣ በቪዚተር ማለት ነው።
አዎ።
እሺ እሺ፣ አንድ የመስመር ላይ ጠብቁኝ።
እሺ።
እ፣ እሺ ደንበኛችን እ፣ በመጀመሪያ አስፈላጊ ዶክመንቶችን ያዘጋጃሉ።
እሺ።
እ፣ ፓስፖርት ያስፈልጎታል፣ ፎቶግራፍ ያስፈልጎታል፣ እ፣ አዎ።
የ flight itinerary ያስፈልጎታል፣ የደርሶ መልስ እ፣ ትኬት ማለት ነው። እ፣ እናም ከዛም በመቀጠል እዛ ሀገር ሲሄዱ የሚያርፉበት ሆቴል reservation ያስፈልጎታል፣ እ፣ ወይም ደግሞ proof of accommodation ያስፈልጎታል።
እሺ።
እ፣ ከዛም በመቀጠል እ፣ yellow fever card ያስፈልጎታል።
Okay፣ እነዚህ መረጃዎች ይዘን ነው የምንመጣው ወይስ?
እነዚህን ዶክመንቶች Okay።
ያዘጋጁ እና ከዛም እ፣ ኤምባሲ ሄደው apply ማድረግ ይችላሉ።
Okay። ማንኛውም ኢምባሲ ወይስ South Africa ኢምባሲ ነው የምንሄደው?
South Africa ኤምባሲ ነው የሚሄዱት።
Okay። እሺ።
አዎ። እሺ፣ ተጨማሪ ጥያቄ ያሉት?
አይ በቃ ሄደው ሄዳን እዛ ሄደን መረጃውን እንወስዳለን ከነሱ።
እሺ፣ እሺ። ወደ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።